Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ቶቢ ኤሌክትሮ መካኒካል አዎ solution ይፈልጋል።
ሰላም ሰላም እባላለሁ። ከዊፕላ ሶሉሽን ነበር የምደውለው።
እሺ ምን ይባል?
ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያው የመጣ ነው እና እርስዎም ድርጅቱን በነጻ አስመዝግበው እንዲያስተዋውቁ ለመጋበዝ ነበር።
Okay ምንድን ነው በምንድን ነው የሚያስተዋውቀው እናንተ ማስታወቂያችሁ?
የእኛ applic- app ነው develop ያደረግነው እና app ኡን ደግሞ ከ App Store እና ከ Play Store ማውረድ ትችላላችሁ። ዊፕላ ሶሉሽን ይላል።
ከዊፕላ ሶሉሽን okay ዊፕላ ሶሉሽን ይላል። link ም መላክ እችላለሁ ቴሌግራም።
Okay እሺ ከኔ የሚጠበቀው ምንድን ነው?
ምንም fee የለውም። ለድርጅታችሁን በነጻ ማስታወቅ ብቻ ነው። App ኡን አውርዳችሁ
Okay ጥሩ እሺ፣ መልካም እሺ፣ ልኩን ላኪልኝ መልካም።
በቴሌግራም እሺ፣ ልክልሃለሁ። መልካም ቀን። እሺ